ሰላም ጤና ይስጥልኝ። ለመመዝገብ ነበረ ኮዲስ እሺ እሺ። በአካል ነው በኦንላይን ነው class መውሰድ የሚፈልጉት?
አይ በአካል ነው።
በአካል ከሆነ class ዛሬ ነው የሚጀመረው እሺ
እ አስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል CMC ሚካኤል ያለው እ የኢትዮጵያ Economics Association ህንፃ ይሰጣል።
እሺ ለሶስት ወር ያህል በሳምንት ሶስት እ በሳምንት ሁለት ቀን ነው class ኡ። ሙሉ ክፍያ አስራ አምስት ሺህ ብር ነው።
እሺ እ ስለዚህ እ እንትን በ transfer ማድረግ ትችላለሁ አይደል? cash አድርጌ ይቻላል። account ልላክሎት?
እሺ ላኪልኝና እሺ ስምዎትን ማን ልበል?
ስም መታደል ልክ ነው
መታደል ማን?
ልክ ነው
መታደል እ ልክ ነው።
እና ሌላም እሺ ደግሞ ስልክ ቁጥር ይንገሩኝ።
ናትኔል ዋልተንጉስ እህ እሺ መጀመሪያ የእርስዎን ስልክ ቁጥር ይንገሩኝ።
እሺ ዜሮ ዘጠኝ ሀያ አንድ
hello ዜሮ ዘጠኝ ሀያ አንድ አንድ ሀምሳ አምስት
ስንት አሉኝ?
ሀምሳ አምስት
ሀያ አንድ ሀምሳ አምስት ሄሎ ሄሎ